ስዕል አምስት አዳምና ሔዋን ቃኤልና አቤል የተባሉ ሁለት ልጆች ነበሯቸው። ቃኤል በአቤል ላይ ይቀና ስለነበር አንድ ቀን ገደለው። እግዚአብሔርም አዳምና ሔዋንን እንደቀጣቸው ቃኤልንም ስለ ኃጢአቱ ቀጥቶታል። እኛም የአዳምና የሔዋን ልጆች ነን፣ ሁላችንም ኃጢአተኞች ነን። ለኃጢአታችን ቅጣት ይገባናል። ቅጣቱም ከእግዚአብሔር መለየት ነው።